ጤና ይስጥልኝ አሪፍ መሀሌት ነኝ ባኮ ምን ልርዳዎት እኔ ጠፋኝ ነኝ። እስካሁን ምን የለማት
እሺ ደንበኛችን በዚህ ቁጥር ነበር ያስመዘገቡት አዎ
እሺ እያየሁልዎት ነው ትንሽ መስመር ላይ ይጠብቁኝ ያስመዘገቡትስ ስም ማን በሚል ነው
አ- ሐዋ
እሺ ደንበኛችን አ፣ እዚህ ጋር እንደሚያሳየኝ ጉዳይቱ ተላልፎልዎታል ለሚሰሩት ክፍል
ጉዳዩን እኮ እስካሁን ምንም አልተሰራም።
አ፣ እነሱ ተሰርቶ እንዳለቀ እነሱ ሲያሳውቁን እኛም ደውለን እናሳውቀውታለን